ጤና ይስጥልኝ ሁሉ ስፖርት ባኮ ምን ልርዳው?
እሺ ትራንሳክሽን ልክልሽ የነበርኩ
በዚህ ስልክ ነው የላኩት?
አይደል በስልሳ ስምንት ስልሳ ስምንት ስልሳ ስምንት ስልሳ ስምንት መጨረሻ
ዜሮ አይ ዘጠኝ የት- ስልሳ ስምንት አዎ የትኛው ብር ነው የሚለው የሆነ መስ- ልክልሽ ነበር።
ካልነገሩኝ እንዴት አድርጌ ማየት ይችላለሁ? ዜሮ ዘጠኝ ስልሳ ስምንት ቁጥሩን ይንገሩኝ።
እሺ ሰላሳ ዘጠኝ ዜሮ ስድስት
እሺ
ስልሳ ስምንት ስልሳ ስምንት
መጀመሪያ ሰላሳ ዘጠኝ ነው
አዎ ዜሮ ዘጠኝ ሰላሳ ዘጠኝ ዜሮ ስድስት ስልሳ ስምንት ስልሳ ስምንት ነው።
አዎ
ተላልፎሎታል። መልሱን ስናገኝ እናሳውቆታለን ፊሊሞን
እሺ እሺ